ሄሎ አሎ ሄሎ፣ ሄሎ፣ ሰላም ይሰማል?
ይሰማል። እንዴት ነህ?
እግዚአብሔር ይመስገን።
እ፣ ባለፈው ያወራው ልጅ ነኝ። ከው-
Okay፣ መቼ ነበር?
እ፣ አሁን የበዓል ሰው
እሺ፣ ስለምንድን ነበር?
ስለ ነሰሩ ድጋሚ ለመጠየቅ ነው።
እ እ እ?
ስለ ነሰሩ
Okay፣ እሺ።
እ፣ በቶሎ ነው የሚቆመው። ቶሎ ይፈስና ቶሎ ነው የሚቆመው።
ቶሎ እንትን ይልና ቶሎ ይቆማል።
አዎ፣ የነሰሩ ነው።
አዎ፣
Okay እኮ ይሄ check check አረጋ አረጋችሁ እንዳልኩት
አይ እንቱ- እሱን check አላደረግም።
እም፣ አይ ሌላ
ያኛው የተነጋገርነውን አ እ፣ እሱን ተመካክረንበት ነገር ነበርን፣ ግን ጀስት አ።
ምናልባት ብርን ይሆናል ምናምን ምናምን አለች እሷ።
እ? ምን ይሆናል?
ምናል- ምናልባት ቨርዥኑ ይሆናል አለችኝ።
ኦኬ አይ እሱንም ጨምሮ ምናልባት አብሮ
እ?
እንደተባባ የማይግሪም አለ አይደለም ስትረስ ሊሆን ይችላል። ሌላ የሚያስነሳባት ነገሮች ሁሉ ሊሆን ይችላሉ እና እሱን አ- የሆነ መጀመሪያ- just የሆነ እንትን እኔም እሷም ይመናል እና እንትን የሆነ አ፣ እንደ ምንድን ነበረ አ፣ የሆነ ፋርሲዎች የሆነ ሶስት ታብሌት ያለው አንታቢዮቲክ አ፣ አንድ ባክቴሪያ እና እንትን የሆነ ስ ወደ አስራ ሁለት ታብሌት ነው እና አምስት ታብሌ- እ፣ አስራ ሁለት ታብሌት ይሁን አስር ታብሌት ያለው ኪኒ ሰጠን።
ምንጡ
አስራ አስራ ሁለት ታብሌት ያለው እ፣ አስራ ሁለት አለ ምንድን አስራ ሁለት ታብሌት ያለው ኪን ቆይ አንዴ ስሙን እሺ